ጤና ይስጥልኝ ተድላ
ጤና ይስጥልኝ ይስጥልን።
እንትን አምቡላንስ አገልግሎት ፈልጌ ነበር እሺ ምን ከየት ነው?
እ፣ ካሳንቺስ ከሳንቸስ የት?
እ፣ እንትን ICMC
ICMC።
አዎ እሺ የ patient ስም እ፣ ስም ትነግረኛለህ?
ጋዲሶ በዳዳ
እሺ ምንድን ነው case ኣቸው?
እንትን ናቸው DM type two ናቸው
እሺ ቤት sore አላቸው
እሺ እዛ እንትን ነው ያላችሁ? ቀጠሮ ነው ያላችሁ? ICMC
እ፣ አዎ ቀጠሮ ነው ያላችሁ?
አዎ እሺ ለመቼ ነው? ለዛሬ በአሁን ለዛሬ ለዛሬ
ዛቸው ወደ መቶ ሰላሳ ነው እ እ